hello hello hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከወደ አባይክር manufacturing ነበር የምደውልልህ። ስልክን ከአዲስ ዩኒቨርሲቲ ወስደን ነው።
ከምን አልሽኝ?
ከአዲስ ዩኒቨርሲቲ እሺ በ junior accountant ነት ክፍት ቦታ ስላለ ነገ አ ሁለት ሰዓት ላይ አ የጽሁፍ ፈተና እንድትወስድ ነበር። ለቡ መብራት ኃይል አርሴማ ፊት ለፊት ነው የሚገኘው ቢሯችን።
okay ለቡ አዎ አ ከምንድን ነው አልሽኝ? company
ወደ አባይክር ማኒፋክቸሪንግ እሺ ትመጣለህ?
አ
እሺ፣ መልካም ቀን።